ሄሎ ሄሎ ጤና ይስጥልን።
ሄሎ ሄሎ
አቤት ጤና ይስጥልን።
አቤት ደህና ከዊ ፕላስ ሶሉሽን ነበረ የምንደውልሎት።
ከምን ከዊ ፕላስ ሶሉሽን ዊ ፕላስ ሶሉሽን application ላይ ተመዝግበው ነበር አይደል? ከዚህ በፊት እ እሺ appli- አዎ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግን ነበር እና ያልተሟሉ መረጃዎችን ለመጠየቅ ነበር።
እሺ
በምን አገልግሎት ነበር የተመዘገቡት?
ማሳጅ
ማሳጅ ምንድን ነው? የማሳጅ ቤቱ ስም
እ የማሳጅ ቤቱ ስም ምንድን ነው?
አ፣ ፐርፌክት እም? ፐርፌክት ፐርፌክት አ
ፐርፌክት የት አካባቢ?
ሳሪስ ድልድዩ ጋር አይዲ አበባ ማለት ነው።
እም፣ እሺ ያንቺ ሙሉ ስም
እ፣ እንትኑ ላይ አይወጣም አይደለም ምን ላይ
app ኡ ላይ ማለት customer ሲያየው ምናምን ትክክለኛ ስም ይወጣል።
ስም መውጣት የለበትም? ስም አትፈልጉም?
እ እሺ እሺ ቁጥሩ ቁጥሩ ይሄኛው ነው የሚሆነው?
አይደለም ሌላ አለ እንትኑ ላይ ባነሩ ላይ
እሺ ንገረኝ እሱን
እሺ አንዴ ላውጣ። ዜሮ ዘጠኝ አርባ ሁለት ዜሮ ዘጠኝ አርባ ሁለት
ሀያ ሀያ
ሰላሳ አራት
ሰላሳ አራት ሀምሳ ዘጠኝ ሀምሳ ዘጠኝ የስራ ሰዓታችሁ ከመቼ እስከ መቼ ነው?
ሀያ አራት ሰዓት
ቀንም እንደዛው ነው ሀያ አራት ሰዓት ማለት ሰዓቱም እንደዛ ነው። እሺ ሁሌም ነው አይደለ ቀን የምትሰሩት? ሁሉንም ቀን ሁሉንም ቀን እሺ አዎ የንግድ ፍቃድ አሉት?
አለው በቃ የንግድ ፍቃዱን ፎቶ አንስተው ይልኩልናል። ፍ- ስልኩን እልክልሻለሁ። እሺ እናመሰግናለን።